ማዶ ቢላው ስር ያለው በሬ ናና ገበሬ አባይ ማዶ ቢላው ስር ያለው በሬ ናና ገበሬ ሆበሬን እያለ በወርጭ በሐሮር ወገኑን መጋቤ ባመረተው ዘር ጠንክሮ በመስራት ለአገር ብልጽግና ገበሬን የሚበልጥ ከቶ ማናልና አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን መሬቱን አብቦን ለምልሞ የምናየው የገበሬ ድካም የሥራ ውጤት ነው። የገበሬ ድካም የሥራ ውጤት ነው። አባይ ማዶ ፊላው ስር ያለው በሬ ናና ገበሬ አባይ ማዶ ፊላው ስር ያለው በሬ ናና ገበሬ መሬቱን አብቦ ለምልሞ የምናየው የገበሬ ድካም የሥራ ውጤት ነው። አትክልት ፍራፍሬ አብቃይ ፍራፍሬ የሀገር አለኝታ አራሹ ገበሬ አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን የሥጋ የቅቤን የማር የወተቱ አቅራቢው ገበሬ ሁሉም በየአይነቱ አቅራቢው ገበሬ ሁሉም በየአይነቱ አባይ ማዶ ቢላው ስር ያለው በሬ ናና ገበሬ አባይ ማዶ ቢላው ስር ያለው በሬ ናና ገበሬ የሥጋ የቅቤ የማር የወተቱ አቅራቢው ገበሬ ሁሉም በየአይነቱ ከብቱን ሲያሰማራ ተነስቶ ማለዳ ሚስቱም ትሄዳለች ውሃ ልትቀዳ አረየው ድማሙን አረየው ድማሙን አረየው ድማሙን አረየው ድማሙን ልጆችም ይላሉን አለንሽ እማማ በፊናቸው ሄዱን እንድትከለማ በዲናቸው ሄዱን እንጨቱን ለቀማ በፊናቸው ሄዱን እንጨቱን ለቀማ አባይ ማዶ ቢላው ስር ያለው በሬ ናና ገበሬ አባይ ማዶ ቢላው ስር ያለው በሬ ናና ገበሬ